ሄሎ ጤና ይስጥልኝ። ችክ
እንዴት ዋልክ አባት?
ሰላም
ትላንትና order create አድርገን ነበር የቅባት አቮ እሺ።
ካሮት የሚል complete ሆኗል፣ ግን deliver አልተደረገም ዛሬ።
okay። እሺ በዚህ ቁጥር ነው create ያደረጋችሁት?
አዎ
ህይወት ነው ህይወት ነው የሚለው።
አዎ፣ ሂረት አለማየሁ ኦኬ። እሺ ሌላው product መጥቷል። እሱ ብቻ ነው ሌሎች የቀረባችሁ?
መጣ የኛ ብቻ ነው የቀረው።
okay። ያው warehouse ትንሽ እጥረት ስላለ ነው ያልመጣላችሁ። accept አልተደረገም order ኡ። ለቀጣይ ለዚህ እንጠብቅ።
ቀን ነው የሚሆነው።
እሺ፣ እሺ፣ እሺ አመሰግናለሁ።
ኮድ ሲገባላችሁ እቃው ገብቶ accept ሲደረግ ኮድ okay፣ ሲገባላችሁ መጣ ሲል ነው ማለት ነው። ለዛ ነው።
እሺ፣ እሺ እሺ እሺ፣ መልካም አመሰግናለሁ።
እሺ መልካም